Hello, Hello?
hello.
ወይድ
ወይ ከቢሮ ነበር የምደውልሽ። ስልክሽን እምቢ አላላቸውም አይደለ? customer ኡ ኧረ ስልክ ምንም አይሰራም ማንም ብለው አልደወለልኝም።
ስልክ አይሰራም ብለው እኮ ነው።
ኧረ ጉድ እኮ ነው። ስንት ቤት ነው?
ቆይ እስኪ አይ እዚሁ ላይ መስመር ላይ ጠብቅኝ። የ driver group ላይ ነው እንደዛ ብለው ያሉ።
አዎ ቴሌግራም ላይ group ላይ ያሉ እንደዛ። ቆይ text ለመልስላቸው። እሺ አንዴ